ጤና ይስጥልኝ በስቤት ቤቲ ነኝ ምን ልርዳው ጤና ይስጥልኝ pending እያለ ነው withdraw limit ደርሷል ምናምን ብሎኝ ነው።
በዚህ ስልክ ነው አዎ በዚህ ስልክ ነው።
መቼ ነበር ያደረግከው?
አሁን ከ- ከደቂቃዎች በፊት ስንት ብር ነው?
ስድስት ሺ ሁለት መቶ ሰባ ዘጠኝ ነው የሚለው
እሺ ቴሌብር account ዜሮ ዜሮ ዜሮ ዜሮ ሰላሳ ስምንት አስራ ዘጠኝ አዎ አዎ ገብቶልሃል። እሺ check አድርገው።
እሺ ምስክ ለደውል እናመሰግናለን። መልካም ቀን።
አሜን